ዘቦኝ ኖራለሁ ለፍቅርሽ አንቺን ደስ እንዲልሽ የኔ ዓለም አንቺን ለመጠበቅሽ እንዳይርቀኝ ፍቅርሽ ዘቦኝ ኖራለሁ ለፍቅርሽ አንቺን ደስ እንዲልሽ የኔ ዓለም አንቺን ለመጠበቅሽ እንዳይርቀኝ ፍቅርሽ ወጪ ገቢ ያየ ወይ አልከለከለ ወይ አልከለከለ ልቤ ገራገሩ ከበርሽ ላይ ዋለ ከበርሽ ላይ ዋለ የጎላውን አይኗንም ባንዳይ ዳስሰው ባንዳይ ዳስሰው ልጠብቅ ጧት ማታ ትደሰት ያቺ ሰው ትደሰት ያቺ ሰው ልቤ ዘባደረ ጎኔም አላረፈ ጎኔም አላረፈ አንደበቴ ላንቺ ሁሌ እየለፈፈ ሁሌ እየለፈፈ ሌሊቱም ባይነጋ በቀኑም ባላይሽ በቀኑም ባላይሽ ዘባድራለሁ እኔ ለመውደድ ለፍቅርሽ ለመውደድ ለፍቅርሽ አያሸልበኝም ላንቺ ዘባድራለሁ ላንቺ ዘባድራለሁ ንቁ ነኝ ለፍቅርሽ እኔ ምን አውቃለሁ እኔ ምን አውቃለሁ ሩቅ እንዳይቆት እንዳይደክመው እግሯን ወደ እኔ ያቀርባለሁ ክልሏን ሰፈሯን በመግቢያ በመውጫሽ በደጅ በበራፉ ዘባድራለሁ ላንቺ እንዳይነካሽ ክፉ ጸጥ ባለው ሌሊት ሰዎች ባረፉበት መንገድ ነፃ ሆኖ ምንም በሌለበት አዋፍ እንስሳት ሰላም ባገኙበት ልቤ በተጠንቀቅ ዘብ ያድራል ካንቺ ቤት ዘብ ሆኜ እኖራለሁ ለፍቅርሽ አንቺን ደስ እንዲልሽ የኔ ዓለም አንቺን ለጠበቅሽ እንዳይርቀኝ ፍቅርሽ ዘብ ልቁም ለመልክሽ ፀሐይ እንዳይመታው ፀሐይ እንዳይመታው ዘብ ልቁም ለፀጉርሽ ዝናባ ያርጥበው ዝናባ ያርጥበው ዘብ ልቁም ባይንሽ ዳር እኔን ለሚያይበት እኔን ለሚያይበት ዘብ ልቁም ላፍንጫሽ ጥሩ ያሽትበት ጥሩ ያሽትበት ዘብ ልቁም ለጥርስሽ ስቆይ ይታይበት ስቆይ ይታይበት ዘብ ልቁም በእግርሽ ዳር ሩቅ አይሂድበት ሩቅ አይሂድበት ዘብ ልቁም ለሆድሽ ምክንያቱ ይቅርበት ምክንያቱ ይቅርበት ዘብ ልቁም ለጆሮሽ ሐሜታ ይስማበት ሐሜታ ይስማበት ፍቅርሽና መልክሽ እስኪ ይመርበት እስኪ ይመርበት እንዳማረ እንዲኖስ እንደ ዶዋ አፍንጫሽ ጥሩ ሽታ ጠረን እንዲሆን ምርጫሽ ለመታየት ብቻ ጥርስሽ ስቆ አምሮልኝ ይጠብቅሽ አይኔ ታዛቢ ሆኖልኝ ማበጠሪያው ሁሉ ታስቦ ይሰራ ለፀጉርሽ ምቹነት ይታወቅ ይጠራ ወሬ አይስማ ጆሮሽ አንቺን እንዳይከፋሽ እከላከላለሁ ቦታው ላንቺ ይስፋሽ